ጤና ይስጥልኝ Best Bet ምን ልርዳው?
የ voucher number ስንት ነው?
ማለት
እ፣ ብር withdraw ሳደርግ ድንገት በ voucher ስር ነበረ withdraw ያደረኩትና
እሺ፣ account history ላይ ገቡና እ፣
history ከሚለው አጠገብ voucher history የሚል አለ።
okay፣ እሺ፣ እዛ ላይ የዛሬን ቀን ያስገቡና enter ሲሉት ያመጣሉታል። voucher code የሚል አንድ ፊደል እና አምስት ቁጥር ነው።
እሺ፣ እሱን ኮፒ አድርገው የመልሶ deposit ያድርጉት፣ ወይ ከ Best Bet ሱቅ በአቅራቢያው ካለ ሄደው መውሰድ ይችላሉ። በሱ እሺ።
እሺ፣ መልካም ቀን